ሰላም ጤና ይስጥልኝ። አቶ ዘውዱ hello፣ አይሰማም? hello፣ አቶ ዘውዱ ኖት ይሰማኛል? አቤት ማን ልበል? ከ We Plus Solution ድርጅት ነው የምሳ- የምደውለው። ከ We Plus Solution ድርጅት ይሰማኛል?
አቤት?
ያው ከ We Plus Solution ድርጅት ነው የምደውለው። የትራንስ- የትራንስፖርት አገልግሎት ነው የምንሰጠው እና እ፣ ለአሽከርካሪዎች ለየት ያለ ነገር ይዘን መተናል።
ከሀገር ጋር መኪና የለኝም። ማሳሳት አሽከርካሪ አይደለም?
አ እሺ ይቅርታ።